ጤና ይስጥልኝ ጉዳይ ረዝሜል እባላለሁ። እባክዎ ምርጫው
እንትን ናይ ብላሽን ናይ ብላሽን ነበር እና እሺ፣ ፔፕቱ ጋር ነው ያለው። ፔፕቱ ጎተራ ፔፕቱ ጋር ነው ያለው። ምኑ ጋር ነው?
ጎተራ ፔፕ- ጎተራ ፔፕሲ ጋር ፔፕ- እሺ፣ እሱ ጋር ከሆነ ያሉት ፊት ለፊት ክ- ተሻግሮ ኮብልስቶን መንገድ ወደ ውስጥ የሚያስገባ አለ። መሀል ላይ አሁን በቆርቆሮ ቆርቆሮ የእንትን መሀል ላይ ክፍተት ያለ ማለት ነው። ከሱ ፊት ለፊት አሁን በተሰራው
አዎ፣ አዩዋት።
ኮብል ወደ አዎ።
ታች ማለት ነው።
በ- አዎ፣ ወደ ታች ቀጥታ ነው የሚወርዱት። ሲወርዱ እህ።
በሱ ውስጥ የንፋስ ስልክ ላፍቶ ፖሊስ መምሪያ አለ። ከሱ okay።
ትንሽ ዝቅ እንዳሉ በስተቀኝዎት ጉዳዩን ዘጠና ስድስት ሰባ አምስት ተብሎ የተጻፈ አለ። እዛ ነው የሚገቡት። ግን ሰዓት እሺ።
ሄዶቦታል። ይፈ- አሁን ሁለት ተኩል እሺ፣ እናት አዎ፣ ሁል- አሁን ሀያ አምስት ጉዳይ ለሶስት ነው።
ስልካችሁን ስደውል ስለማታነሱ ነው።
በየትኛው በቃ ስልክ በምን መ- መስመር ነው?
ይሄ ዜሮ ዜሮ
okay፣ ብዙ ነው ዜሮ ዜሮ ያለው። እሺ፣ ለማንኛውም አሁኑኑ ይፍጠኑ፣ ቶሎ እሺ።
በሉ። እሺ፣ እሺ፣ መልካም